ጤና ይስጥልኝ ገባ
ጤና ይስጥልኝ እመቤት።
አብረሽ ስነ- ተሽኛል፣ አመሰግናለሁ።
እሺ ም- ምን አለኝ እመቤት ያንን አግኝቻለሁ፣ አመሰግናለሁ።
እሺ።
ኢምፔሪያል አካዳሚ
ኢምፔሪያል አካዳሚ አዎ።
ይጠብቁኝ እሺ እሺ።
ፎን ነምበር ነው
አዎ ይሁን መስመርም ከሆነ
እሺ የያዙ እመቤት እሺ
ዜሮ ዜሮ አስራ አንድ አንድ
ዜሮ አስራ አንድ አንድ
ላውላ እሺ ዜሮ አስራ አንድ አንድ እሺ
ሀያ ሰባት
እሺ
ሰላሳ ሁለት ሰባ አንድ
ሰላሳ ሁለት
ሰባ አንድ
ሰባ አንድ አዎ አንድ አንድ ነው መለያ
አዎ ዜሮ አስራ አንድ አንድ ነው መለያው
እሺ እ እንትንም ደግሞ አንድ
እሺ ምን ንገሩት
እ እንትን ነው የሚለው Horizon Tools Machinery Horizon
Horizon አዎ
Horizon ምንድን ነው አገል አካዳሚ ነው ያለኝ ምንድን ነው ያለኝ ይቅርታ ማለት
የአሁኑ Horizon Tools and Machinery
መስመር ላይ ነው እመቤት አዎ
እኮ ማሽነሪ ነው አይደል ያለኝ ሆራይዞን ቱል ማሽነሪ
ማሽነሪ ነው ኤንድ ማሽነሪ ሻሳን ያለው መቤት ሆራይዞን የያዙ
ምን ቁጥር የያዙና ይደውለው ይጠይቋቸው
እሺ
ሆራይዞን ግን customer service ኣቸውን ነው የምሰጡት የላቸውም እንትን
እሺ እሱንም እናያዘውና እንጠይቃቸዋለን ሆራይዞን Tools Tools and Machinery ነው
እሺ ወይ ደግሞ ልላክሎት እንዳሁኑ
እሺ እሺ